ሄሎ ሰላም ጤና ይስጥልኝ ቤተሰቤ ሰላም ነኝ ባኩም ለጋው
ሄሎ አንድ ክለብ ጥሎኝ ነበር ተመላሹን ትነግሪኝ እሱ ካሽኮ ትገረኝና መጀመሪያ ቴት እናድርገው እሺ ኮዱ ነው አዎ ካሸኮዱ አስራ ሶስት ዜሮ ሶስት ይቅርታ አንድ መስመር ላይ ጠብቀኝ እሺ
እሺ አስራ ሶስት ዜሮ ሶስት ሀምሳ ስድስት
ሀምሳ ስድስት ዜሮ ሁለት ዜሮ ሁለት አዎ